ሰላም እንዴት ነህ?
ወይዬ በከቢው ነበር የምደውለው።
እሺ እማዬ በ order ነበር አርባ ስምንት ሰላሳ ስምንት order ታዛችሁን ነበር አይደለ?
አዎ ተሰርቷል እኮ እማዬ ሰጥተውታል። ሁለት ጃምቦ በርገር እና ሀፒ special ፒዛ ሁለት አዎ ሁለት special ፒዛ እና እ
አ፣ ሁለት ጃምቦ ነው ያልኩኝ። እኔ ነኝ ያነሳሁት። አዎ ሰጥታችሁታል።
አዎ ተሰርቶ ቁጭ ብሏል። ግን አሁን በኋላ እንደ በርገር ተቀሉ አብሮ ይምጣል ብሎ ልጁ አሁን ልጅ አሁን እየሰራው ነው ያ ማርጋሪታ ፒዛ ጣቢ ማለት ብሎ ማለት ነው። ግን እኔ እንደሰራ እንትን ማርጋሪታ ፒዛ መጨረሻ ላይ ሳልጀ ከዛ ጋር አብራችሁ አምጡልኝ ብሎ ኦርደሩ ተሰርቶ ቁጭ ብሏል። ልጁ ነው ጥፋተኛ ማለት ኦኬ። አይ ስጡ ይሄንን። እሺ እናቴ ይሄኛውን አሁን የደረሰውን ስጡ። ለእኛ- አዎ ለእኛ እኔ እንትን እንኳን- እያለን ነው አልደረሰልኝም እያለን ስለሆነ ስጡ። እሺ
ማየኔ እኮ ነኝ ያነሳው ልጅ ወደ እንደ ኦርደሩ እንደገባ እኔ አይደለም።
ተደርሷል።
ኦኬ እኔ አንቺ አይደለሁም ሌላ እኔ ነኝ ያነሳሁት በእርግጥ ያነሳሁት እኔ ነኝ።
እሺ ምን ድራይቨሩ ነው ከሌላ ከዚህ ከሌላኛው ኦርደር ጋር ይሰጠኛል ወይስ ማን ነው?
አዎ እሱ ነው እንጂ ያስቸገረኝ እኛ እኮ ተሰርቶ ቁጭ ብሏል። ከዛ ባታምጡልኝ ሲል እኛ ምን እናደርጋለን? እኔ ሁለተኛ አልመጣም ምናምን ብሎ እንትን ሲል በቃ እኛን ራሱ ቁጭ አደረግን እንጂ ተሰርቶ ቁጭ ብሏል አስበሽ ነው።
አይ ስጡ።
እንጂ ራሱ እያልኩ ነበር።
አዎ ለእኛ እሺ፣ ስራ እማዬ።
አልደረሰም እያለ ስለሆነ ነው። እሺ አባ እሺ ናት እሺ እማዬ፣ እሺ እሺ፣ ይቅርታ በል።
ችግር የለውም ኧረ
እሺ